ጉዳት አለ። አሎ ሄሎ አቤት ሰላም
ሰላም
እስኪ ቴክኖሎጂ ነበረ ምን ልታዘዝ?
ከምን ስኬት ቴክኖሎጂ ነበረ ካሽ ሬጂስተር ማሽ አዎ ደውዬ ነበር። ኦኬ ስልኬን ከሲስተም ላይ ነው እንትን ያለሽ ያገኘሽው?
እም ኦኬ ም- የዛሬ ሳምንት አስገብቼ ነበረ ማሽን ሰርቪ አይ ሚን ብልሽት እሺ
እስካሁን ይኸው አልተደወለልኝም። እኛ በምን እንስራ ናት
እሺ የማሽን ቁጥር ትነግረኛለህ?
ቲዲቪ እ
ቲዲቪ ቲዲቪ ዜሮ ዜሮ ዜሮ እ
አስራ ሁለት ሰባ
እሺ ቼክ አድርጌ ላሳወቀሽ።
ይቻላል። እሺ እጠብቃለሁ። ይሄን እሺ